ጤና ይስጥልኝ ኢትዮ ሲበር አምርጃ ማዕከል ባንኮች መደርደሮች
የበረራ ትኬት እንትን ለማወቅ ፈልጌ ነበር፣ ዋጋ ማጣራት እሺ ይቻ ኬት ወይ ነበር ማወቅ የፈለጉት ከአዲስ አበባ ናይሮቢ ኬንያ ደርሶ መልስ እሺ አይሉታሉ ለመቼ ነው ማወቅ የፈለጉት
እ ለ- ለሚቀጥለው ሳምንት ነው።
ለሚቀጥለው ሳምንት አዎ፣ ሮብ እሺ አይሉታሉ መመለሻዎት መቼ ነው ይቅርታ እ እ መመለሻዎት
መመለሻ ከአምስት ቀን በኋላ እሺ